Hello, Salamneng. Hello, Salamneng.
ሄሎ Hello,
ወይ ማነሽን? አላወኩሽም።
ሰላም
ዋይ ሰላም፣ እንዴት ዋልሽ?
አለው። እንዴት ነህ?
አለሁልሽ ሰላምዬ። ሰላም ነዋ።
አለው። እንዴት ነህ?
ስራ ቆንጆ ነው።
ቆንጆ ነው።
እሺ፣ እሺ። አስ-
አስር አስራ አንድ ሀያ ስድስት አስራ አንድ ሀያ ስድስት ምን ሆነብህ?
ፊኖን እንድታይልኝ ነበር።
ታርገዋለህ።
አይ አይ እሺ አባ።
እኔ ማን ይሙት አሁን አሁን ሴትን እንደዚህ ያናግራለን። ማን ይሙት